ሄሎ
ሄሎ ጤና ይስጥልኝ አለው እንትን ጥያቄ ነበረኝ እና
የት ነው የሚደውሉት? ማን ልበል?
እሺ ከአዲስ አበባ
አዲስ አበባ ከየት አካባቢ? አዲስ አበባ ገርጂ ገርጂ መብራት ኃይል ገር መብራት ኃይል።
አዎ ማን ልበል?
ማጅማ መሐመድ ማጅ መሐመድ ይሰማል?
እሺ
ማጅ መሐመድ ዲማጅ አዎ መሐመድ እ አዎ አይ ምክክሩ ላይ መስጠት ምን ማድረግ አለብኝ ሀሳቦች ነበሩኝ። ያው ዜጋ እንደ ወጣት እ
አጀንዳ ለማት
ምን አልሽኝ? ያው ሀሳቦች አጀንዳ ለማስያዝ ምን ማድረግ አለብኝ ነው።
በኢሜይል እና በኢሜይል ደግሞ መጥቶ መስጠት ይችላሉ።
ምን አልሽኝ?
በ app ወይ ደግሞ በሽን ተሰንደው ትምህርት ይችላሉ።
የት ልምጣ? አካል
ሄሎ ይሰማል?
ይሰማኛል። በአካል የት ልምጣ?
ሄሎ
በአካል የት ልምጣ? ይሰማኛል። ሄሎ ሄሎ ሄሎ